ለሰላም ጤና ይስጥልን። ደስ ይበል።
እግሮ ስጥልን። ብስት ቤቱ አይሰራም እንደ ቆሟል እ
ቆሟል እንደ ብስት ቤቱ ኧረ ይሰራል።
እንዲ ያለ ነስ ፓስፖርት እንዲ ያለ አገባ አለ ምን ለመሸገው ፓስወርድ ስጥ ፎርጌት በለውና ኤስኤምኤስ ይገባልሃል።
አራ አድርጌዋለሁ። መሴጅን ሞልቼ እንዲ ያለ ምንም አልገባ አለ ሚሴጁ ስ- ስፔስ ምናምን ስለሚኖረው ነው።
ድሌት ቼክ አድርጌዋለሁ።
አድርገው እኮ የመጀመሪያ አሁን capital letter ከሆነ capital letter አድርገህ ነው ማስገባት ያለበት። copy paste አድርገው
እንዲ ያለ ያው ከጠዋት ጀምሬ የምሞክረው
እ
እንዲ ያለ እየሰራ ነው እየሰራ ነው። ኮፒ ይኸውልህ፣ አንድ ጊዜ ብቻ ጠይቀው እሺ።
እሺ አንድ ጊዜ ብቻ ጠይቀውና አ
ከዛ የሚገባልህን message copy ታደርገውና እ፣ password ኡ ላይ paste አድርገው እሺ።
እሺ እሺ አባ መልካም